ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
አውሮ ይስጥልኝ።
አለን ምን ልርዳሽ?
በየቀኑ የአምስት መቶ የአየር ሰዓት ፈልጌ ነው።
እንደ እድል ነው። እድሎትን ይሞክሩ።
እ
ሽልማታ
እ ኮከብ ዘጠኝ ሰማንያ አምስት መሰላ ዜሮ ደውሎ ሶስት ቁጥር ላይ
ዘጠኝ ሰማንያ አምስት አ ኮከብ ዘጠኝ ሰማንያ አምስት መሰላ
እሺ